hello
አሁን ደውዬ ነበረ በይ እሺ
እና password አገባቡን አዲስ create ለማፈት ነበረ ትችላለህ።
ቀላሉን system አሁን የ password አሞላሉን በ message አይደል?
text አታረጊልኝም?
እችላለሁ። እሺ ረዲት ብለህ ቴሌግራም ላይ እንትን በለን።
እ ረዴት አዎ ቴሌግራም ላይ ረዴት ብለዋል።
አዎ ዜሮ ዘጠኝ ዜሮ ሶስት አርባ አራት ሰላሳ ሰባት አርባ ሰባት
ምን እንትኑ አዎ ስልክ ቁጥሩ አዎ
እ?
ዜሮ ዘጠኝ ዜሮ ሶስት
የቴሌግራሙ ነው አዎ ዜሮ ዘጠኝ ዜሮ ሶስት አርባ አራት ዜሮ ዘጠኝ ዜሮ ሶስት አርባ አራት
አርባ
ሰላሳ ሰባት አርባ ሰባት ዜሮ ዘጠኝ ዜሮ ሶስት እ?
አርባ አራት ሰላሳ ሰባት አርባ ሰባት አር- አርባ ሰባት ሰላሳ ሰባት ሰላሳ ሰባት አርባ ሰባት ወንድሜ ሰላሳ ሰባት አርባ ሰባት አዎ
እሺ።